ሄሎ አቤት።
The Hot Dog ነው?
አዎ።
እሺ ከ BeU Delivery ነበር የምደውለው።
እሺ order check እንድታደርጊልኝ ፈልጌ ነው።
እሺ።
እ በ order number ዘጠና አንድ ሰማንያ ስምንት ስልሳ አምስት መቼ order ታዘዘ? አሁን አልታዘዛችሁ ነው?
classic hot dog ሁለት እና corn dog one እ።
piece አንድ አልታዘዛችሁ።
እኔ ጋር text ም አልመጣም ስልክም አልተደወለልኝም።
አንቺ ከዛ ነሽ ግን order የምትቀበዪ፣ አዎ ስለዚህ አልተደወለልሽም።
አልተደወለልኝም። እዚህ በቃ እሺ driver ኡ ደግሞ መጥቶ ነበረ እሺማ እሺ፣ check እና እንዴት ለማድረግ ነው?
ነው። አይ ለማዘዝ አይደለም፣ check ለማድረግ ብቻ ነው። ተቀብላችኋል አልተቀበላችሁም የሚለውን check ለማድረግ ነው okay ግ- okay እሺ።
እንጂ ያዘዝኩሽ አይደለም።
አይ ገብቶኛል፣ ግን driver ኡ already መጥቶ ነበረ።
እሺ፣ ስለዚህ አልተቀበልንም ብላችሁታል እኮ መጥቶ የነበረ ሰዓት። እኔም እሱን check ለማድረግ ነው የደወልኩት።
አዎ ከእነሱ ጋር check አድርግ ብለ ነው ይሰራ እሺ ካሉ ትሰራልሃለን ብለ ነው ነበረ።
አይ ከዛ በቃ እንዴት እንደሆነ አላውቅም።
እሺ፣ በቃ check ለማድረግ ብቻ ነው። ይሄንን አመሰግናለሁ።
እሺ።
እሺ።